ዳችንግር ታስገባል በአድሚኗ ማለት ነው።
ሄሎ
ሄሎ
አቤት። እና እ፣ ይቅርታ መልሼ ደወልኩሎት።
እሺ፣
የት ነበር ሎኬሽኑ?
ቲፒዮ ቲ- ቲፒኦ ነው።
አ
ኦኬ። ዛሬ ማን ነበር ድራይቨር የመጣው? ምን ፕሮዳክት ነው ሁሉ ዛሬ ጊዜ የሚመጣው ነው። አቮካዶ ነበር የነበረ ያመጣው።
ኦኬ። በትንግርት ነው
አይ አቮካዶ በራሴ ነው በራሱ በሚል ነው።
በሰላም አዎ፣ ዛሬ የመጣው መደወል ማለት ነው።
ኦኬ። እሺ፣ እሺ።